ደወልኳ ምንድን ነው የሚደርሰኝ? ሄሎ ሄሎ
ው ሰላም ነው?
ሰላም ነው?
ከቤት ቤት ነው የምደውልልህ። አንዴ መስመር ላይ ጠብቀኝ።
ሄሎ
ሄሎ ሰላም ነው
ሰላም ነው?
እ አለን ምን ነበረ
ምን ነበረ? ምንድን ነው በየሰዓቱ በየሰዓቱ ተደዋውለን አይደለም አይ ተደዋውለን ብናወራ ይሻላል ብዙ ነገር አዎ።
እየጻፍክልን ስለሆነ
አዎ፣ hello።
በቃ እኔ- hello እሺ ምንድን ነው ይሹ ተበላው ነው አይደል ትክክል አይደል? ትክክል አዎ።
እኮ ታዲያ ሁሌ ማለት ይበላል።
እ ሁሌ- ሁሌ እንበላለን። ችግር የለም እንበላለን።
okay ታዲያ ማለት
ማለት በጣም ብዙ ብር በተከታታይ ነው። ኦ፣ ታክሲ ታክሲ በዚህ ችግር የለም። እ፣ እንደ ሌላ ጊዜ ምስል ሲገባ አየር ላይ አየር ላይ አንድ መቶ አምስት ሳይገባ odd ኡ እንደዚህ ነው ጨዋታ የለም።
JetX ነው
አዎ
አ፣ እኮ እንደዛ እኮ ነው JetX ማለት የሆነ ጊዜ ላይ ወዲያው ይበ- ይፈነዳል የሆነ ጊዜ ላይ ደግሞ ይቆያል ትናንትናም ተበልቻለሁ፣ ከትናንት ወዲያም ተበልቻለሁ አለ ገባች። ግን ያ በቃ ጨዋታ ነው ገባች።
ስማ ከዛም በላይ እኮ ተበለዋሉ ለብዙ ጊዜ ሳቢያው የተበላሁት ግን እንደዛ አይደለም።
hello ሄሎ
ሌላ ድምጽ ርቋል ትንሽ
አዎ፣ እንደዛ ነው።
እ hello አዎ ድምጽ ርቋል በጣም ይቆራረጣል እስኪ ቦታ ቀይር